in the August ended. አሁን ደውዬ ነበር መስሎኝ አልነበረም እ እሺ ምን ነበረ?
ብር ማታ ስምንት መቶ ብር ዊዝድሮዋል አድርጌ አልደረሰኝም።
እሺ የቤት ስቴት ቁጥር አሁን ነው የደወልክበት ነው?
አሁን የደወልኩበት ነው። ወደ ቴሌ ብር ነው ትራንስፈር ያደረኩት ስምንት መቶ ብር።
እሺ ቼክ ላድርግልህ ጠብቀኝ።
እያየሽልኝ ነው ማለት
እ ወደ ዜሮ ወደዚህ ስልክ ነው አይደል የላከው ወደ ቴሌ ብር?
አዎ ከቤት ቤት ወደ ቴሌ ብር አዎ ፕሮሰስ ላይ ነው የሚለው ለቻፓ አሳውቃቸዋለኝ። እሺ ትንሽ ጠብቄ
መቻሳብ ግልኝ ማለት እሺ